ሄሎ ሄሎ፣ አቤት።
እ፣ ሰላም የመቅደስ ስልክ ነው አይደለ?
አዎ፣ ከ ChipChip ነበር እንደውሎት።
እሺ።
ይቅርታ ዘይት ነበረውት የሚወጣው አዎ፣ ይቅርታ ግን በመኪና ብልሽት ምክንያት ዛሬ አልወጣለሁትም እና መቼ ይምጣለሁት ለማለት ነበር።
እኔ እንጃ። አይ ምርት ስለሌለ ነው ስላሉኝ ነው ዝም ያልኳቸው።
አዎ፣ አይ እ፣ መቼ ይመጣለሁት አሁን እ፣ ነገ ጠዋት አካባቢ ስለሚገባ እ፣
መቼ ይምጣለሁት? ከነገ ጀምሮ እስከ ሰኞ ባሉት ቀናቶች ይምረጡና አንድ ቀን በፈለጋችሁት ቀን ላኩ።
እኮ የሚመቸውት ከ- ቀን ነገ ይላል ነገ ቢሆን ጥሩ ነው። ነገ አድርገው ነገ እ፣ እዛው ጎፋ ነው ቦፋ።
ጎፋ በቃ እሺ። እ፣ ዘይት ብቻ ነው ያለሁት አምስት ሊትር አይደለ?
አዎ፣ እሺ እሺ፣ መልካም ቀን።
እሺ እሺ